ሳፈቅርሽ ነግሰሽ በልቤ ሞገስ ደርቤ ሁሌም አዲስ ነሽ ለኔ ቃላት ማጣለሽ በቁም ነገርሽ ታምር አርጎ ፈጥሮት ያንቺን ሰውነት ይሄውነ ኖራለሁ አብሬሽ በምድር ገነት በፍቅር በውብ ሰገነት አክብሬሽ ሆነሽ ኩራቴ ቀዳማዊት ነሽ እመቤቴ ተደላድዬ የሕይወት ቤቴ ባንቺው ቅንነት ሰላሙ በስቶ ከራስሽ በላይ ከራስሽ በላይ ለኔ ማሰብሽ ይታያል ጎልቶ ችዬም አልከፍለው ያንቺን እውነታ የለኝም አቁን ክነናቴ ባርኮ ሰጥቶኛል ወጌ ማረጌ የኔ ስጦታ ቀዳማዊቴ ቀዳማዊቴ ነሽ ቀዳማዊቴ የምሳሳልሽ ልክ እንደ እናቴ ግርማ ሞገሴ ነሽ ግርማ ሞገሴ የምሳሳልሽ ልክ እንደ ነፍሴ በማያልቀው ፍቅርሽ ነግሰሽ በልቤ ሞገስ ደርቤ ሁሌም አዲስ ነሽ ለኔ ቃላት ማጣለሽ በቁም ነገርሽ ታምር አርጎ ፈጥሮት ያንቺን ሰውነት ይሄውነ ኖራለሁ አብሬሽ በምድር ገነት በፍቅር በውብ ሰገነት አክብሬሽ ሆነሽ ኩራቴ ቀዳማዊት ነሽ እመቤቴ የነፍሴን ዜማ ያንደበቴን ቃል በሚያውቀው ልብሽ ያስተዋልሽ ሁለመናዬን ሁለመናዬን ፍቅር አጥብቀሽ ዳግም ሰራሽ እንደ ወይን ሐረግ ፍቅራችን ጸድቆ የገነት አምሳል ባረግሽው ቤቴ ሰረገላው ላይ ክብረሽ ኑሪልኝ የልቤ ንግሥት ቀዳማዊቴ ቀዳማዊቴ ነሽ ቀዳማዊቴ የምሳሳልሽ ልክ እንደ እናቴ ግርማ ሞገሴ ነሽ ግርማ ሞገሴ የምሳሳልሽ ልክ እንደ ነፍሴ ቀዳማዊቴ ነሽ ቀዳማዊቴ የምሳሳልሽ